የኔ ሳገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ እኔት በአደባባዮቹ መዋል ማደር ይሻለኛል የአምላኬ ክብር ሲገለጥ ውስጤ ልቤን ያረካል የኢየሱስ ፍቅር ብርቱ ነው ዘወትር አይለወጥም በቸርነቱ ይዞኛል ከቤቱ የትም አልሄድም ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሻኛል ምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል ምድር ዝና ከበሬታ ኃላፊ ነው ትቼዋለሁ አምላኬ ክብር ባለበት የደስ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ ለኔስ ማረፊያዬ ጌታ የዘላለም መኖሪያዬ ከጎና ይቼ ጠግባለሁ ሞገሱ ፈሷል በላይ ከእሱ ጋር መጎን መርጣለሁ የእሱ ክብር በሞላበት መኖሪያዬ አድርጎታል እግዚአብሔር ለኔስ ማረፊያዬ ለኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ እጠግባለሁ ሞገሱ ፈሷን በላይ ከእሱ ጋር መሆን መርጣለሁ የእሱ ክብር በሞላበት መኖሪያዬ አድርጎታል እግዚአብሔር ለእኔስ ማረፊያዬ ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ እጠግባለሁ ሞገሱ ፈሷን በላይ ከእሱ ጋር መሆን መርጣለሁ የእሱ ክብር በሞላበት መኖሪያዬ አድርጎታል እግዚአብሔር በሚገኝ እግዚአብሔር በሚገኝበት እግዚአብሔር በሚገኝበት ሁሉን ቻይ በሚገኝበት ሁሉን ቻይ በሚገኝበት አዳኜ በሚገኝበት አዳኜ በሚገኝበት ተስፋዬ በሚገኝበት ተስፋዬ በሚገኝበት ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሻኛል ምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል ምድር ዝና ከበሬታ ኃላፊ ነው ትቼዋለሁ አምላኬ ክብር ባለበት የኔስ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ
Amen, amen, amen, amen, amen, amen, amen, amen, amen, amen. Hallelujah.
ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ እጠግባለሁ ሞገሱ ፈሷን በላይ ከእሱ ጋር መጎን መርጣለሁ የእሱ ክብር በሞላበት መኖሪያዬ አድርጎታል እግዚአብሔር በሚገኝበት እግዚአብሔር በሚገኝበት እግዚአብሔር በሚገኝበት አምላኬ በሚገኝበት አምላኬ በሚገኝበት ሁሉን ቻይ በሚገኝበት ሁሉን ቻይ በሚገኝበት ጌታዬ በሚገኝበት ጌታዬ በሚገኝበት ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሻኛል በምድር ከሚታየው ሀብት የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ኦ፣ ቃሉ እንደሚናገረው ሃሌሉያ
ሃሌሉያ ስሙ ይባረክ። ሃሌሉያ። ክብር ለእግዚአብሔር ይሁን። መኖሪያችንን ከእሱ ጋር ያደረገ አምላክ ስሙ የተባረከ ይሁን።